ጤና ይስጥልን።
አፋላጊ
አዎ እንደጋውት
ኤልሳ ቆል እንትን አልሚ ቆሎዎች አልሚ ቆሎ?
አዎ አልሚ ቆሎ ነው ያለኝ። ቤት አዎ አልሚ ቆሎ ይጠብቁኝ። እሺ መስመር ላይ እሺ እህ
የአልሚን ባልትና ነው አይደል? እመቤት አዎ የኔ እናት
እሺ የያዙ ቁጥሯን እሺ